ደውልለት።
የለጠኔ ስንም ብሽቱ ስራ እንዴት ነህ?
ሰላም ነው ሰላም ደህና
አለን። እንትን ነበር ትላንት ገንዘብ ልከን ወደ አካውንት አልገባም እስካሁን።
ስንት ብር ነው?
አንድ ሺህ አንድ መቶ እሺ፣ ቀላቀና
ምን ያጠራም አልሙኒየሙ ስንት ነው? ሰው ገንዘብ ይቆጥራል። ከጀርባ ጀርባ ነው ያደረገው። ጥቁሩ ነው ያው የት ነው የት ነው ያደረገው?
hello hello አቤት hello እ፣ እንትን ደው አሁን መስመር ላይ ጠብቁን ብለውን ነበር ገንዘብ አልገባልንም ብለን እ፣ ይቅርታ እሺ የምን የምን ነበረ
ስለ ቁማር በልተን ወደ እንትን ልከን ወደ አክ- ወደ ባንክ account ልከን ነበር።
እሺ አንድ ቤት ቤት ስልክ ቁጥር ንገረኝ
ቁጥር ነገር ብቻ ሰማንያ አምስት እሺ ዜሮ ስምንት እሺ ሰላሳ ሁለት እሺ አርባ አምስት
ሺህ አንድ ነው።
ሺህ አንድ መቶ ብር አንድ መቶ ብር ነው ትናንትና ነው ያልከኝ አይደለም አዎ እሺ ጠብቀኝ
ምንድን ነው ያደረገው? ትደነግጣለች። ሰምሽ ምን ስትይ ነው? አ? ለምንድን ነው የምትሰሚው? አ? አ? ትደነግ- ታየዋለች።
ኧረ እሱ ታለቃ የመረጠው ግጥ hello ጠብቀኝ አባ እንዴ እሺ እየጠበቅኩ ነው
hello hello
አንድ ሺህ አንድ መቶ ነው ያልከኝ አይደለም አ
አንድ ሺህ አንድ መቶ failed አድርጎ ወደ ቤት ቤት account ነው የተመለሰው
አሀ ወደ ቤት account ተመለሰ አዎ
እሺ እሺ እናመሰግናለን መልካም ቀን እሺ መልካም እሺ ነው